ብዙ ይበል ነው።
Hello
ወይ
እንትን ምንድን ነው ባቅላባ ነበረ መጀመሪያ የሰጡት order?
አዎ ባቅላባ ነው የሰጡኝ።
በቃ ባቅላባ ነው እሺ የምትወስደው።
ኧረ እባክሽ የምር አልተነገረህም ነበረ?
ኧረ ባቅላባ ተው ነው።
እንዳትዪ። እሺ ባቅላባ jelly special juice እና ምናምን የሚለውን edit አ፣ አድርጉልኛ።
እሱ edit ይደረግልሃል፣ እነግራቸዋለሁ። እሺ በቃ እሺ ስሚ፣ አንድ ሁለት ደግሞ ባቅላባው አንድ ኪሎ አይደለም እ፣
እ፣ ስምንት መቶ ግራም ነው እያለ በቃ ነግሯቸዋል። አ?
አዎ፣ በቃ የፈጠነ ተቀበለው።
ይመሰገናል።
እሺ አኗሪ፣ የፈጠነ የፈጠነ ወስድላታለሁ። እሺ እናቴ እሺ እሺ አኗሪ።
በይሻው በአስር ራሱ ነው